ማሪ
ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው?
ሰላም፣ ከቺፕቺፕ ነበር የምደውልሎት።
እሺ።
እ፣ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
ወይኔ እናት እየነዳው ነበረ። ግን አሁን ምን ብዙ ነው ምጠይቅ?
አይ አንድ ደቂቃ ነው የምወስደው።
እሺ። ምን ነበር?
ቺፕቺፕን እየተጠቀሙ ነው አይደለ?
አ ወደ በኋላ እናርገው።
እሺ፣ እሺ፣ ይቻላል። እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ፣ እናመሰግናለን።